መንግስት ቤት Hello፣ አብሮ አብሮ ይስጥልን። ኦንላይን ተጫውቼ እሺ፣
ያሸነፍኩ ጨዋታ ነበር፣ አልተለቀልኝም ብሩ።
ኳስ ነው።
አዎ እሺ፣ ንገረኝ። cashier code ኡ አለ።
አስራ ሁለት ስልሳ ሁለት
እሺ፣ አንዴ አስራ ሁለት ስልሳ ሁለት ስልሳ ሁለት አምሳ ዘጠና ዘጠኝ አምሳ ዘጠና ዘጠኝ እስቲ አንድ ጨዋታ አንድ ጨዋታ እኮ የሀያ ሁለት ነው
አንዱ የሀያ ሁለት ነው።
የሀያ ሁለት ነው። ዛሬ ሀያ ነው የከነገ ወዲያ ነው ማለት ነው። ገና ለአምስት ምናምን ጉዳይ ነው የሚጫወቱት ሁላ ማለት ነው። ከነገ ወዲያ እሺ፣ ሌላ አይልኝ።
እሺ፣ ይኸኛው ያው ሁሉም ይህን ነው፣ ግን ያኛው ስለቀረ ነው።
እሺ፣ ሲያልቅ ያርምልሃል። እሺ፣ ንገረኝ።
አስራ ሁለት ሀምሳ ሰባት እሺ፣
አርባ አምስት ዜሮ ዜሮ
ይሄኛው ደግሞ ማለት ነው እንትን suspended የሆነ ጨዋታ የተቋረጠ ጨዋታ ነው። ሀያ አራት ሰዓት መጠበቅ አለብህ። ይሄኛው ደግሞ እስከ ማታ ከጠበቅከው እንትን ይላል። ሁለት ሰዓት ነው የሚለው እዚህ ጋር። እስከ ሁለት ሰዓት ከጠበቅከው update ያደርግልሃል። በቃ ያርመዋል፣ ያስገባልሃል ብሩን።
እሺ እሺ እናመሰግናለን። ሌላ አለ?
ጨረስኩኝ። አመሰግናለሁ።
እሺ እናመሰግናለን።